ሄሎ ሄሎ፣ አቤት፣ ሰላም ነው።
ደህና ከላይ ነው አዲስ ነው የምትደውልልኝ።
እ እ ከላይ ነው አዲስ ነው የምትደውልልኝ።
እኔ ሰላም ነው ዲና፣ እንዴት ነህ?
ደህና እግዚአብሔር ይመስገን።
እ፣ ስልኩ እንትን- አዲስ ሲሆንብኝ ነው እ፣ ይቅርታ።
እሺ። ሰው acceptance ህን ልከውታል?
እ እ እ acceptance ህን ልከውታል?
እውነት acceptance ህን ልከውታል። አይሰማም?
እሺ፣ እሺ ይሰማል። አመሰግናለሁ። ደስ ይላል።
አዎ፣ በቃ አሁን እሺ፣ እንትን ይቀራቸዋል።
አመሰግናለሁ።
deposit ማድረግ አለባችሁ ለትምህርት ቤቱ። ሶስት ሺህ ዶላር ነው ዲፖዚት ዲፖዚት?
የጠየቁት።
እ እሱን deposit ታደርጋላችሁ። ከዛ በኋላ በቃ ወደ አይ bank statement ታዘጋጃለህ።
እሺ ከዛ ላይ የ bank statement የማን ነው? የአባቴን ነው ወይ የአባትህን? አዎ የአባቴን?
አዎ፣ የቤተሰብም ወይ የእናት ወይ የአባት
እሺ bank statement አዘጋጅ። ከዛ ብሩን እንዴት ነው የምትከፍሉት?
ሀዊ ነች እዛው የምታስገባው I think።
ነው አዎ በቃ እሺ፣ ወይ እሷን contact አደርጋታለሁ። እሺ እሺ በቃ እንደዚህ bank statement አዘጋጁ እና እሺ ለአይቶ ዩኒቨርስ ላይ እንድናደርግ ማለት ነው። ይሄ እሺ።
ከተፈለ በኋላ receipt ኡን እና bank statement ኡን አድርገን ለአይቶ ዩኒቨርስ ላይ እናደርጋለን። ከዛ ወደ ዩኒቨርስ
እሺ እሺ እሺ አመሰግናለሁ በጣም እሺ፣ ለዚህ እሺ